Hello
ጤና ይስጥልን።
አቤት እንትን ነበር ድምጾች በጣም አይሰማም። አባት ይቅርታ።
one of five ነበር ያየሁት።
one five አሁን ላይ one five ሁለት ስንት
ጥቁር ቀለም B ዜሮ ስምንት ነው ምናምን ዜሮ ስምንት ጥቁሩ one five የለንም አባት።
እ?
ጥቁሩ one five የለንም አሁን ላይ
ኦኬ ታች ተሽጧል።
አዎ።
okay ሌላ አይነት one of five አላችሁ?
ሌላ ሁለት ስንት ሞዴል ነው የሚፈልጉት?
ሞዴሉ ዝቅ ያለ ነው የምፈልገው
እኮ እስከ ስንት ይሆን?
ሁለት ሺህ አስር
ሁለት ሺህ አስር የሆነ one five ሁለት ሺህ አስር እስከ አስራ አራት
እሺ፣ አይተን አይቼ ልደውልልዎት እሺ እሺ